ልጅም እኮ ነው። ሄሎ ሰላም ጤና ይስጥልኝ።
አብሮ ስጥልን ቤት ቤት ቤት ቤት ኤፍሬም ስወዶ የሚል ያረካው እህ ኤፍሬም ሶዶ አ እሺ ጭራሽ ሶስት ቀን እየሰራ አይደለም። ከትናንት ወዲያ ትናንትና ሙሉ ቀን አልሰራም። ዛሬም ጨዋታ ቀን ነው እንዲህ ብሎኛል።
እህ ምን ሆኖ ነው?
እኔ እንጃ login ብሎ login ኡ ይገባል፣ እሺ ግን ከዛ ውጪ ሰልፍ አያስደርግም። ጨዋታውን ሰልፍ አያስደርግም። ኮድ ማስገቢያውም አያሳይም። የምን ችግር የ server እንደሆነ ሌላ ቦታ እየሰራ ነው እ login ብሎ እንትን አይልም ነው።
እ እ?
እሺ እሺ ቆይ
አንድ ጊዜ ታደርጉልኝ። አዎ የዛሬ ደግሞ የጨዋታ ቀን customer ቆሟል።
እሺ ቆይ ጠብቀኝ። እሺ እሺ ይሄንን ነገር ይሄንን
ሄሎ
ሄሎ አ ሰላም ነው
እግዚአብሔር ይመስገን ነው።
አለን አለን። ምን አስቸገራችሁ?
የኔ ችግር እኮ አልተፈታም። ሶስት ቀን ሆኗል። ከትናንትና ከትናንት ወዲያ ምንም አልሰራም። ዛሬም እምቢ ብሎኛል እና ምንድነው login እ የስፖርት ነው አይደለ ኤፍሬም?
ያው የኮስ የኳስ አዎ ግን ምን መሰለህ ጊዮርጊስ ኤፍሬም እኛ ሌላ ቦታ ስፖርቱ እየሰራ ነው በስነ ስርዓት። አሁን ይሄ ከእናንተ ጋር ነው ይሄ ችግር እየመጣ ያለው ማለት ጥያቄው የመጣ ያለው አ እዚህ ጋር ነው። ሌላ ቦታም test አርገን ባለፈውም ኮምፒውተሩን test አስደረግንና እነሱ እያሉ ያሉት ከ internal ችግር ነው እንጂ ከ system ኡ አይደለም ነው። አሁን የ system ቢሆን ሁሉም የእኛም ሱቆች አይሰሩም ነበረ። ያው እኛም እነግርህ ነበረ ግን ከአንዴም ሁለቴ አናግረናቸው provider ኦችን እያሉ ያሉት ከእናንተ ነው ችግሩ ነው።
ከ- ከኢንተርኔት አዎ እንደዛ ነው የሚሉት።
Okay፣ አይ ዋይፋይ በዋይፋይ ነው የምንጠቀመው። ድሮ እንሰራው ነው ግን password ቀይረንም እሱ የእኛ ችግር ነው ብለን አይተናል። ግን አሁን እም።
ችግር አያስገባም፣ በቃ ውስጥ አያስገባም። login ብሎ አዎ ገብቶኛል። አይቼዋለሁ እኮ ነጭ ያደርገዋል። ቤት ላይ login ትልና ቤት ላይ ስትገባ እንደ በፊት አሁን መምጣት የነበረበትን አያመጣም።
አዎ በተቃራኒ ደግሞ እኛም እዚህ ስንሞክር ሌላ ሱቆችም አሉ እንደነገርኩ ሐዋሳ ምናምን እና በስነ Okay።
ስርዓት እየሰራላቸው ነው። ምናልባት እንትን አድርጉ እስኪ ወይ ኮ- ኮምፒውተሩን format አስደርግና Chrome ኡን update ምናምን አስደርገው።
Okay okay፣ እንደዛ ሊሆን ይችላል።
አዎ ሊሆን ይችላል። እና እስኪ እ፣ browser ኡን እ፣ እንደ update አስደርገው። አሁን Chrome ሆነ የምትጠቀሙት አ check አስደርገው። update ም ፈልጎ ሊሆን ይችላል።
እንደዛ ሞክራለች።
ስለሆነ አሳውቀን እሺ።